እግዚአብሔር ይመስገን። እንዴት አደሩ?
stand-up comedy ን ፈልጌ ማለት ነው። bank system ይል ነበር ንግድ ባንክ።
other bank ንግድ ባንክ ነው እንጂ የለው other bank መጠቀማችን ከይቅርታ ጋር አዎ አልቻልኩና ትኬት ይኖራል እዛው ለመቁረጥ ነይ ነይ ይቻላል። ከ cash እንቀበላለን ይቻላል።
አይደለ?
አዎ okay ቀደም ብዬ ነው መምጣት ያለብኝ ወይስ አሁን ትንሽ?
ሰዓት ጀምሮም አለን እኛ ዘጠኝ ሰዓት ላይ ትኬት መሸጥ እናቆማለን።
OK ዘጠኝ ነው የምልሽ አትቆሙም።
ዘጠኝ OK፣ ሰዓት ላይ ትኬት መሸጥ እናቆማለን።
OK OK። ስለዚህ አስር ሰዓት የትናንት ላይ ላይ አስር ተኩል ላይ አዳራሹ ስለሚከፈት ቀድመሽ አዎ።
መምጣት ይቻላል። አስራ አንድ ሰዓት ላይ አይጠብ
እዛው አላችሁ አይደለ? እዛው አዎ፣ አላችሁ ጀምረናል።
ኢንተርኮንቲኔንታል አላችሁ?
አለን አሁን እሺ ማይ
ሲስተም